hello ሰላም ጤና ይስጥልን ቤት ቤት
ቴሌግራም ጋር ላክልኝ ብላኝ ልኬዋለሁ።
ስምህ ማን ቴሌግራም ላይ እ? ምን ስምህ ማን ነው? የቴሌግራም ስምህ ማን ነው?
እኔው እንየው አዎ
እሺ እሺ እዛ ላይ መልስልሃለሁ። እሺ እሺ እሺ እሺ ቤት ቤት ስ- እንትን አለህ አይደለ?
ምና register አድርገሃል አ?
እ እ አዎ እንይ- እንየው ማን
እኔው ታዴ
ታዴ አዎ እሺ የኔ ነው እሺ
እሺ